ሄሎ ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
እንትን አሪፍ ነበር ነው የምደውለው።
አዎ ሳ- ለካም እና አልገባልኝም የሆነ ቁጥር በቴሌግራም ላክልኝ ብለውኝ ነበር።
የቴሌግራም ቁጥሩን የጠፋት አዎ የእኔ ደግሞ ቴሌግራም ለሶስት ቀን ለአራት ቀን አግዶኛል። በሌላም መላክ ይቻላል ስላል ያ አዎ፣ ወደ እኔ በሌላ- አል ወደ እኔ አልገባም። አስራ ሰባት ሺህ ብሩ ግን ተቆርጧል። ወደ ወደ ቴሌ አዎ pen- እ፣ pen- pending ነው በሌላ ምናምን ነው።
መላክ አልቻሉ ምን አሉ?
አሁን እችን ልልክ ነበረ ግን ቁጥሩ የሰጠኝ ቁጥር ጠፋብኝ ከእናንተ።
ልስጦት የያዙ እሺ
ዜሮ ዘጠኝ ዘጠና ሁለት ዘጠኝ ዘጠና ሁለት ዘጠና አስራ ሶስት አስራ ሶስት አስራ ሶስት ያለው
መስመር ላይ ያሉ
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት እሺ ከሙሉ ሞት ከአንድ ላይ አድርገው ይላኩልን።
እሺ አመሰግናለሁ።
እናመሰግናለን።